ሄሎ ሄሎ ነን ወይስ ሰላሞን አለን ይመስገን።
ከሌን አዲስ ነው። አብዱ ነው የሚጠልፍኩ። ሰላሞን አወኩ አወኩ። አብዱ እንዴት ነህ?
ነው አለን እሺ። አሁን የሆነ ነገር ልኬን ነበር ቴሌግራም።
አሁን አ አላየሁትም። እሺ ይሄ እሺ ሌቨን የሚባለው ግቢ ማለት ነው የፈተና ያለው ግቢ እ፣ እ፣ ፈተና ጀምሯል። ፈተናው በጣም ቀላል ስለሆነ እዚህ እኛ እንፈተነዋለን።
እ፣ እ፣ እኛ እንፈተነዋለን። ፈተናው በጣም ቀላል ስለሆነ ማለት ነው።
እናንተ ትፈተኑ ትልኛላችሁ?
አ አ እሺ አሁን ግን የሚያስፈልገው ከፈተና በፊት መጀመሪያ ሞቲቬሽናል ቪዲዮ እንትን ሰብሚት መደረግ አለበት።
አዎ እንትን ዮሲ ነገኝ ነበረ።
አዎ፣ በቃ ከነገረ እንትን እንዲረዳ ዝም ብዬ ሞቲቬሽን ሌተር የሚመስል ነገር ጽፌልሃለሁ እሺ እንድትዘጋጅ ማለት ነው። እንደሪፈን እሺ እሺ ካልሆነ ግን በራስ መንገድ እንድትዘጋጅ ከታች የሚፈልገው motivation letter ኡ አራት ጥያቄዎችን የሚመልስ ነገር ነው። በፈለገ ነገር ተዘጋጅና ነገ በትክክል ሰኞ እንልከዋለን ወደ ውስጥ ስላለ document አላለ በቃ እንትን እልላለሁ። ቪዲዮ ሰርቼ እልክላለሁ። እሺ እሺ thank you